hello ጤና ይስጥልን ቤስት ቤት
ጤና ይስጥልኝ ቤስት ቤት ሰላም ነው አለን አለን እሺ ምን ነበረ አባ information ፈልጌ bro ወንድሜ እሺ እሺ ስለምንድን ነው ከእናንተ ጋር መስራት ይቻላል እንዴ ይቻላል ሱቅ ከፍቶ የት ነው የት ቦታ ነው እ የት ነው የት ነው ቦታው የት ነው ምሳሌ ወደ ሀገር ነበር መውሰድ የፈለጉ ይቻላል በቃ ክፍለ ሀገር ይቻላል አሁ እንዴት ነው ማድረግ ያለብኝ procedure?
ማድረግ ያለብን ነገር ሰርተህ ታውቃለህ betting ምናምን እ እ?
ሰርተህ ታውቃለህ ቤቲንግ ላይ አይ ኖ ሰርቼ አላውቅም አ በቃ ያው ለ virtual ከሆነ ለ virtual የሚያስፈልጉ እቃዎች ታሟላለህ አ ቤት ምናምን ትከራያለህ አ እኛ ሰማንያ አምስት percent እንሰጣለን አስራ አምስት ለኛ አስራ አምስት ለአንተ ማለት ነው የ virtual ኡ አሀ አ ለ virtual ኡ ሰማንያ አምስት percent እንሰጣለን አንተ አስራ አምስተኛ እንወስዳለን ማለት ነው ኦኬ ስለዚህ ከሚሰራው ላይ ሰማንያ አምስት ወስደህ አስራ አምስቱን ለእኛ ትልካለህ ማለት ነው አሀ ሌላ እ፣ የምታስይዘው ብር ሰላሳ አምስት ሺህ ብር
አሀ ከገሱ
አሀ እሱ ማስያዣ ማስያዣው?
ነው ው- ውላችን ማለት ነው የሚሆነው አ ብሩ ነው በ cash አስይዛለሁ ካልክ በደረቅ ቼክ አስይዛለሁ ካልክ ሀምሳ ሺህ ብር ደረቅ ቼክ ማለት ነው አሀ በደረቅ ቼክ ሀምሳ ሺህ ብር አዎ።
እሺ የክፍያ ፈጸምስ ማለት ለበሉ ሰዎች ምናምን ነው ያለው አካሄድ ያረሉ virtual ላይ ያው እ፣ game ኡን የምታውቀው ከሆነ ወር በጣም ይገባህ ነበር። ያው ብዙ አዎ።
ይሄ እዚህ ትልቅ እንትን የምትበላው ነገር አይኖርም፣ ግን ከተበላህ ድርጅቱ የሚያግዝህ ከሆነ እ፣ የአንተ percent የሀ ብር እስኪመለስ ይቀነሳል ማለት ነው።
አሀ okay በዛ በአካል ወይ መጥቼ ያስረዳኛል ወይስ ይቻላል ይቻላል። ባምቢስ እንደዛ ይሻል መሰለኝ አይደል በቃ ባምቢስ እንደዛ አሪፍ ኒው ነው። ባምቢስ እና- እናት ባንክ ሄድ office ኡን ታውቋለህ?
ባምቢስ አዎ፣ ባምቢስ ጋር ወርደህ እናት እ።
ባንክ ሄድ office አለ ፊት ለፊት።
አሀ ወደ እሺ አወኩኝ በቃ እሱ ጋር ከመጣ አዳማ ሪል ስቴት ጀርባው ጋር አለ። ሰው ብጠይቅም አ።
ይነግራል። እሱ ጋር መጣ መደወልም ትችላለህ።
እሺ እሺ ወንድም ያመስግናለሁ እሺ፣ ችግር የለም።
መልካም ቀን እሺ፣ ለአንተም ይሻላል።